በቃ ዘጠኝ አስራ ሶስት አስራ አምስት ሰዓት ላይ ማለት ነው።
የጠራልህ ካልሆነ ማለት ደውል። ሰባ አራት አንድ እኮ እየጠራ ነው። አንተ ደውል። ስልክ ያስተናገድክ ነው። የሩጫ አርባ ስድስት ላይ ማለት ነው። የእሷን ሰላምታን ፍቅር ወደ ሀና ሄደ። ሌላ ቁጥር ሰጠኝ።